ሄሎ
ሄሎ፣ ጤና ይስጥልኝ።
አ፣ ሰላም ነው?
ሰላም ጤና ይስጥልኝ። አቤት፣ ምን እንወዳል?
አ፣ ከቴሌ ብር ነበረ አ፣ ይህንን service ያገኘሁትን ነው። በጣም እሺ።
ቆይቷል። አ፣ የሆነ ብር ከቴሌ ብር በቻፓ በኩል ወደ ቫሞስ ልኬ ነበረ።
ወደ ቫሞስ
አ፣ ትንሽ ቆይቷል። March ነው March sixteen
ምን deposit አድርገው ነው?
deposit አድርጌ ነበረ።
እሺ፣ transaction message አለዎት።
transaction ነበር
message ኡ ከባንክ የተላከለ አ፣ አለ አ፣ እሱን አ።
የቴሌግራም ስልክ ቁጥር እና እዛ ላይ ሁሉ
እሺ እኛ- ይሄኛው ነው ይሄ- በዚህኛው ነው የምጠቀመው ነው።
ነው የእኛ የኔ- የቴሌግራም ስልካችንን ስጦት እና እዛ ላይ እንዲልኩልኝ ነው transaction message ኡ። ተረዱኝ? Hello ተረድተውኛል? ስልክ ቁጥር መያዝ ይችሉ አሁን
በ-